hello hello hello ወይ አይሰማ አለን አለን። እሺ እግዚአብሔር ይመስገን ኤርሚ እንዴት ነህ?
አለው። ክብርሽ እ፣ ምንድነው F Burger ዝግ ነው እንዴ?
ዝግ ነው እንግዲህ ስልካቸውን ስደውላቸው መጀመሪያ ጠራ፣ ሁለተኛ ስደውል እ፣ አይን አይን አይነት ዘጉት፣ forward አደረጉት።
okay በቃ እሺ፣ cancel እናደርገዋለን።
እሺ ማን ልበል ስምሽን ግን ሰላም ካላስቸግር ነኝ።
ያኒ አንቺም አጠፍተሻል እና ፈቅለሻል።
ምን ይደረግ ሲስተሙም የለም።
አሄ ይሄ ያዋጣችኋል። ተው ያዋጣችሁም ተው።
እሺ
እሺ አመሰግናለሁ። ቻው፣ ደህና እደሩ።